እየተነፋፈቀ የሚገናኝበት የሆድ የሆዱን የሚያወጋበት ዲያስፖራዎች በክልላቸውም ሆነ በሀገራቸው የኢንቨስትመንት እንቅስቃሴዎች ላይ ለመሳተፍ ቁርጠኛ ውሳኔ የሚያሳልፉበት ዲያስፖራው ዲያስፖራው ከሀገሩ ሀገር ከዲያስፖራው የሚመክርበት ዲያስፖራው አዎ ዲያስፖራው በተለያየ ልማት ቦታዎች እየተገኘ በአይን እማኝነት ሁኔታዎችን የሚያረጋግጥበት ብሔራዊ መግባባት የሚጠናከርበት የዘንድሮው የዲያስፖራ ሳምንት ለሁለተኛ ጊዜ በአማራ ክልል መዲና በባህር ዳር በልዩ ልዩ ትርጉምና ግብ ከ July 28 እስከ August 3 ሊከበር ቀጠሮ ተይዞለታል። የኢትዮጵያ አየር መንገድም እስከ 40 percent የትኬት ሽያጭ ቅናሽ በማድረግ አዎ ዳያስፖራ በባሉ ላይ እንዲሳተፍ የድርሻውን እየተወጣ ይገኛል። ዳያስፖራዎች ዳያስፖራዎች አጋጣሚውን ተጠቀሙ። ሂዱ ሂዱና የናፈቃችኋትን ሀገራችሁን እዩ። ቤተሰብ ወዳጅ ዘመዳችሁን ጠይቁ። ሀገሬ እምዬ በሚል ዘፈን ከመቆዘም ውጡና ሂዱና ሀገር እምዬን ለማሳደግ ተፍ ተፍ ተፍ በሉ። የተነፋፈቃችሁ ተገናኙበት፣ የሆድ የሆዳችሁን አውጉበት፣ ያጠፋውንም ውቀሱበት፣ የሠራን ደግሞ አሞግሱበት። ሀገር አቀፍ በሆነው በታላቁ የዲያስፖራ ሳምንት በአማራ ክልል መዲና በባህር ዳር ከተማ ከ July 28 እስከ August 3 በመገኘት የበላይ ሆነሽ የዛ የጀግናው እንዳይሞት እንዳይሽር ልቤን አረግሽው ነይ የበላይ ሐረግ ጀግና የወለደሽ ነይ የበላይ ሐረግ ጀግና የወለደሽ ስጠራሻ ፍቅሪ ልቤ የወደደሽ እየተይ ድማማ እየተይ ድማማ እየተይ ድማማ እየተይ ድማማ ወይ አልሞት አልደነ ከእሷ ሌላ አልሰማ